Marcelin Chip Chip.
Hello,
Hello.
ሰላም ነው።
ሰላም አለን order ላደርግ ነበርና በስንት ቀን ነው የሚደርሰው?
እ፣ ዛሬ ካዘዙ በንጋታው ይመጣል።
ነገ ይመጣል። ዛሬ ዋል አዎ፣ ግን አሁን ሰዓቱ አልፏል። እስከ አስራ ሁለት ሰዓት ነው group መሙላት ያለበት።
በእውነት በእውነት አሁን ዛሬ ሞልቼ ነበረ መክፈል ነበር የቀረኝ።
Okay፣ አዎ፣ ሰዓቱ ግን አልፏል። አሁን ምናልባት accept ላይ ይደረግ ይችላል ነገ፣ እርግጠኛ በእውነት አልሆነ እና ልሞክረው።
አዎ፣ ይሞክሩት።
እሺ፣ ከዛ accept ታደርገኝ ነገ ይደርስልኛል።
አዎ፣ ነገ ይደርሳል። accept ከተደረገ ዛሬ ማታ እስከ ስድስት ሰዓት አዎ።
accept ይደረጋል። ከተደረገ እሺ።
ነገ ይመጣል።
So በቃ አሁን check ላድርገውና አዎ፣ አዎ፣ ይሞክሩት።
እሺ፣ አመሰግናለሁ።
መልካም ምሽት።